hello አቤት ጤና ይስጥልኝ። ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
አዎ፣ እግዚአብሔር ይመስገን። የምደውለው ከዊፕላስ ሶሉሽን እንደሚባል ድርጅት ነው።
እሺ ዊፕላስ አንድ app develop አድርጓል እና እዛ ላይ እንድትመዘገቡ እ፣ ምዝገባ በነፃ ነው እ፣ እንድትገበያዩበት ማለት ነው። application ነው እንደ online shopping እ፣ እና okay።
delivery
እ delivery እ ከእናንተ ሰው ከ store ኣችሁ ከፈለገ እኛም በነፃ እናደርሳለን እና ፈቃደኛ ከሆንክ link ልኬልህ app ኡ ላይ እንድትመዘገብ ነበር።
እና ጋሽ text አድርጊልኝና link ኡን applica application አወርደዋለሁ ወይ promo code ካለሽ የ promo code ጋር ላኪልኝና በአንቺ እሺ።
promo code install አድርግልሻለሁ።
እሺ በቃ link ኡን ልክላለሁ።
እሺ እሺ፣ አመሰግናለሁ። ቻው።
ቻው።